hello ጤና ይስጥልኝ።
hello እንዴት ናቸው?
እግዚአብሔር ይመስገን።
ሽንኩርት አዘን ነበረ ኢትዮ ቴሌኮም ያልተላከልንም ምንድን ነው?
መቼ ነበር order ያደረጉት?
እ ከትናንት ወዲያ ነው ምናምን የት ነበር location ኑ?
እየወር
ቸርችል ነው አይደለ?
ቸርችል አዎ።
እሺ ስልክ ልንገሩት ይደውሉለት።
እሺ ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ እሺ ሀያ
እሺ ሀምሳ ሰባት
ማን ነው እሱ?
አሚር ይባላል። ይደውሉለት።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ምሽት።